ስቀይብኝ ጥሩ እኮ ነው።
አቤት አቤት።
ሄሎ ሰላም፣ ሰላም ነው?
ከቤት ቤት ነው የምደውልልህ። ቴሌግራም ላይ እኮ contact ህን ማግኘት አልቻልንም።
እንዴ?
በሰማንያ ትላልቅ ስድስት ሰው- ቤቱን አልከኝ አይደለ?
አዎ ዜሮ ዘጠኝ ሰማንያ ስድስት ሀያ ስምንት ዘጠና አንድ አርባ አዎ ለግን ግን save ም አደረግ ነው contact ኡን የላከው ነገር የለም። እስኪ እንደ- አሁን እዛ በእኔ እዛ ሀይሌ ሚካኤል ነገደ አግኝተሻል?
ኃይለ ሚካኤል ኃይሌ- ነገደ የሚል አላገኘም።
አዎ ሀይሌ ሀይሌ ነገ- ነገጀ ነው ጀ ነው የሚለው መጨረሻ።
አዎ አዎ እንደዛ ብለኸኝ በዛም መልኩ ፈለግን ግን አላገኘንም።
በስም በስ አሁን contact ኡን save አድርገነዋል። ሀይ ሀሚድ ብለህ ጻፍ። ስትጽፍ ሀሚድ ሀሚድ አዎ አዎ ብለህ ጻፍ።
እሺ አዎ እሺ እሺ